ሄሎ ጤና ይስጥልኝ መነሳዘዝ ቴሌዊ ሄሎ ሄሎ ጤና ይስጥልኝ
ሰላም ነው?
እግዚአብሔር ይመስገን ምን ልርዳው ቴሌዊ አ፣ ደህና ነው?
እግዚአብሔር ይመስገን ምን ልርዳው
እንትን ነው እኔማ ትጋገኛለህ ከ- ከእኛ- ከእኛ ቴሌፎን ከእኛ ቴሌፎን ምን አ- ምን አሉኝ ይቅርታ ድምፁ ጫ- ጫጫታ እኛ ስላለ ቴ- አይሰማም ማሴጅ እኔ ሜሴጅ ያገኛል ገብቶሎ ነው ስልሳ አምስት ሰማንያ ሰባት
አ፣ አዎ ሜሴጁ ቴሌቪዥን ጌም ነው። የጥያቄና መልስና የእድል ጨዋታ አለው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣል። የጥይት
የምን ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ ይመጣል።
እሺ ኮከብ ዘ- ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣል። የቴሌቪዥን ሰባት ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ ጥያቄና መልስ በኮይን የእድል ጨዋታ ደግሞ በትኬት ነው የሚጠቀሙት።
እሺ
ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማት አለው። ይሞክሩትና እምቢ ካሉት መልሰው መደወል ይችላሉ።
ኦኬ፣ ቴንክ ዩ።
እሺ፣ መልካም ጊዜ።